ፍቅሬን ልጅ አልኩኝ እሱን ባለው ዋሽሚቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን የአገሬን ልጅ አልኩኝ እሱን ባለው ዋሽሚቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ ከግራ ገብሱን ከቀኝ ስንዴውን ቋርጬ አልፌ ሳየው ሸጋውን ልቤን ያመሰው የዋሽንቱ ዜማ ደህናውን አሰኘኝ ደህናውን ከተማ አሆ ማሚዬ ደህናውን ከተማ አሆ ማሚዬ ተሰነባበተኝ አሆ ማሚዬ ሰማው የለሙኝ አሆ ማሚዬ ዋሽንቱ ሲጠራኝ አሆ ማሚዬ ተያገሬ ልጅ አሆ ማሚዬ ሟያ ከማማ አሆ ማሚዬ ወጣው ካንተ ላድር አሆ ማሚዬ ሰለቸኝ ከተማ የአገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን የአገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን በለመለመው መስክ በወንዙ ዳርቻ ዋሽንቱን ሲጫወት ሲተክዝ ለብቻ ከጋራው ላይ ቁሜ ቁልቁል እያየሁት በሱ ተማርኬ ከተማን ጠላሁት ከግራ ገብሱን ከቀኝ ስንዴውን ቋርጬ አልፌ ሳየው ሸጋውን ልቤን ያመሰው የዋሽንቱ ዜማ ደህናሁን አሰኘኝ ደህናሁን ከተማ አሆ ማሚዬ ደህናሁን ከተማ አሆ ማሚዬ ተሰነባበተኝ አሆ ማሚዬ ሰማው የለሙኝ አሆ ማሚዬ ዋሽንቱ ሲጠራኝ አሆ ማሚዬ ተያገሬ ልጅ አሆ ማሚዬ ሞያ ከማማ አሆ ማሚዬ ወጣው ካንተ ላድር አሆ ማሚዬ ሰለቸኝ ከተማ ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ባለ ዜማ ደህናሁን አሰኘኝ ደህናሁን ከተማ ያገሬው የወንዜው ያሸጋ ወረኛ ያቀብረር ያለው በፍሬው ደገኛ ከብቶቹን እያየ ሲጫወት ዋሽንቱን በደስታ ፈዝዤ